መጣ
ጤና ይስጥልኝ።
hello፣ ጤና ይስጥልኝ።
አብሮ ይስጥልኝ። ምን አይነት ሰላም እግዚአብሔር ነው አለ። ይሄ የእንትን የካናዳ process አለ መሰለኝ አዎ፣ ማለት የጉዞ መረጃ ነው።
መረጃ ለመጠየቅ እ?
እሺ፣ እሺ። በካናዳ በምን አይነት ቪዛ ነበር መሄድ የፈለጉት?
ምናችን በምን አይነት ቪዛ ነው መሄድ የፈለጉት? ካናዳ ደንበኛችን
በቃ በሹፍርና
መ- በስራ አዎ፣ አዎ።
እሺ። እዛ ከሚገኝ ቀጣሪ ድርጅት ወይም ደግሞ company ስራ አግኝተዋል? መጀመሪያ ደንበኛችን አይ እሱን አላገኘንም። ያው ገና መረጃውን ለመጠየቅ
እሺ። ስራውን እንዴት እንደማ- ማግኘት እንደሚችሉ እንድነግሮት ይፈልጋሉ ወይስ process ኡን ነው?
አዎ፣ process ኡን አዎ።
አዎ መጀመሪያ እንዳልኩት job offer ወይም ደግሞ ስራ ከዛ ሀገር ከሚገኝ ቀጣሪ ድርጅት ወይም ደግሞ company አዎ፣ ስራ ማግኘት ይኖርቦታል።
አዎ፣ እ፣ ከዛ በኋላ የም- አንዳንድ የሚያስፈልጉ document ኦች አሉ።
አዎ፣ አዎ።
እነሱን document ኦች አሁን ለምሳሌ ፓስፖርት ሊኖሮት ይገባል። እ፣ ከዛ እ፣ ፓስፖርት፣ እዛ ደግሞ bank statement ሊኖሮት ይገባል።
አዎ፣ አዎ፣ እ፣ passport size ፎቶግራፍ፣ አዎ።